ጤና ይስጥልኝ ጉዳይ አርሴማ እባላለሁ። ምን ልርዳዎት?
ከሁድ training ነበር የምደውለው እና
ከየት?
ሁድ ሁድ training
እሺ እሺ እና ሴት ማስታወቂያ መውጣት ፈልገ ነበር ሴት ስለመቅጠር።
okay እ ቀጣሪ ኖት?
አዎ አዎ
okay እ ሲያስመርጡት የባለሙያን ነው የእንትን የተጫኑት እና እሺ ላስተላልፍሎት እሺ
በዚህ ቁጥር እንደውልሎት መልሰን እሺ እሺ እሺ